hello
ሰላም ጤና ይስጥልን። መልካም psychotherapy። እም፣ እሺ ሀዊ ይባላለሁኝ ከ We Plus Solution ነው የምደውልልሽ።
ከ We Plus Solution።
አዎ እሺ
We Plus Solution አዲስ application launch አድርጎ ነበረ። በዚህ application ላይ ከሀምሳ በላይ የተለያዩ service ኦችን በአንድ ላይ ማግኘት የሚያስችል ሲሆን ከምንሰጣቸው አገልግሎቶች መካከል ደግሞ እ፣ በ psychotherapy ክሊኒኮችን እየመዘገብን ነው እና እሺ እ፣ ሰዎች እንደነዚህ አይነት ቦታዎችን በቀላሉ ማግኘት እንዲችሉ እና ስለምትሰጧቸው አገልግሎቶች የተለያዩ ነገሮችን ማወቅ እንዲችሉ የሚረዳ application ነው።
እሺ We Plus Solution አልሽ?
አዎ አዎ።
እሺ እና እናንተም ይሄንን application ከ Play Store ላይ አውርዳችሁ ስለምትሰጡት አገልግሎት እም፣ እንዲሁም ደግሞ ስለ schedule ኣችሁ ለሰዎች ተደራሽ ማድረግ ትችላላችሁ።
እሺ
እን- እና application link መላክ እችላለሁ።
እሺ ላኪልኝና ከዛ ከእነንትና ጋር ልነጋገር ከዋናዎቹ ጋር ልነጋገርና ወይ መልሼ ልደውልልሽ ይሆን?
እሺ ይቻላል።
እንደሱ ይሄ application ያልሽልኝ ግን ላኪልኝ አሁን በዚህ በ
እሺ አሁን በ- text ላይ ልካለሁኝ link።
ያው በቃ እ፣ በቃ እሺ እሺ እሺ እሺ።
መልካም ጊዜ እሺ አመሰግናለሁ።
ቻው